ያለኝ ጉዳይ አርሴማ እባላለሁ። ምን ልርዳዎት?
ስራ ለመቀጠር ነበር። ጤና ይስጥልኝ።
አብሮ ይስጥልን። እሺ፣ ከዚህ ቀደም ጉዳይ ተመዝግበዋል ደውለው?
አዎ ተመዝግቤያለሁ።
በአካል መጥተው ነው ወይስ ደውለው?
በአካል መጥቼ ነው ከወረዳ መጥ
okay። እሺ፣ አንዴ ቁጥሮትን ይነግሩኛል?
ዜሮ ዘጠኝ አስራ አንድ አስራ አንድ ዘጠና ዘጠኝ አርባ አራት ሀያ ስድስት
ሀያ ስድስት መልካም። እሺ፣ SMS በ text እየተከታተሉ ነው?
አዎ በፊት ነበረ፣ አሁን ግን አይገባልኝም።
text አይገባለትም?
አዎ
በእርሱ አካባቢ ምናልባት ጥሪ ስላልመጣ ለእርሶ የሚቀርብ ጥሪ ስላልመጣ ይሆናል ያልገባለት እንጂ SMS እየላክን ነው። Telegram channel ኣችን Telegram ይጠቀማሉ?
አዎ
ቴሌግራም ከተጠቀሙ ቻናላችንስ እየተከታተሉት ነው? እዛ ላይ post የምናደርጋቸው።
ተጠቅሜ አላውቅም።
እሺ link ልክሎትና በሱ ገብተው ደግሞ የተለያዩ ስራዎችን post ስለሚደረግ በሱ መከታተል ይችላሉ።
እሺ እሺ መልካም ቀን።
እሺ እና ትደውላላችሁ ነው online?
text ኡን እልክ- እልክሎታለሁ እንትኑን link ኡን እልክሎታለሁ የቴሌግራሙን እሱ ይከታተላሉ እና text ይከታተሉ።
እሺ እሺ መልካም ቀን።
አሜን። ደውላችሁ